እኩል ሆናል። ጸጥ በሉ እሺ። ፈርስ ካለ
ሄሎ
ሄሎ
አቤት
ሰላም፣ እንዴት ነህ?
ምን አስባለሁ?
ሄሎ
አቤት
ጤና ይስጥልኝ።
ስልጣን ብቻ ሰላም
ሄሎ